ሰዓት ብዙም አይላፋም። ሲመሽ ነው አላገኘሁም።
አሀ ለወሬ ዋልነት አያስታማም ብዙ።
ሲመሽ አዎ፣ መደብሪያ ሰኞ ሲመሽ።
ሄሎ
አሉ ሄሎ፣ አቤት
አይ አቤት፣ አባባላ ነው እንጂ ያልኩት ከለር ልዩነት የለም።
አቤት፣
ግን ይሄ ነው አሪፍ እኮ። እንዴት ነሽ?
እግዚአብሔር ይመስገን። እንዴት ነሽ?
ደህና ነኝ እግዚአብሔር ይመስገን።
ጌታ በላሽ?
ይመስገን። አዎ እ?
በልተሽ ጨረሽ?
እርጥብ በላል
እ?
እርጥብ በላል
እርጥብ እም፣
አለ ሰው እናንተ ጋር
የለም ደውለሽ ነው የሚያመጡት፣ ግን በጣም ብዙ ነው።
እና ጣፋ ስንት ጣፋ ልትሰሪ ነው?
በጣም ብዙ ነው።
በጣም የጠፋው በጣም ይጣፍጥ። የቱ ጋር ነው?
እኔ አላውቅም። ጃክሮስ ግን ይሰራል።
እ?
ጃክሮስ መሰለኝ።
ጃፍሮስ
እም።
እዛ ረሳት ደውለሽ ነው የሚያመጣል።
ምስኪን ናቸው።
እም፣ ቃል እንወዳታል ሁሉ
የማ- የዛች የመቅዲ እ፣ ስም የለውም።
ስም የለውም።
እሺ፣ በቃ እኛ ሁለተኛ እንጀራችን ላይ ነን ያለ ነው። ስንት ሰዓት ነው እዛው የምትወጣው?
ነው። አዎ።
አዎ አለች እኮ እ?
እም። ስንት ሰዓት ነው የምትወጪው?
ኧረ እዚህ ጋር ነው ግን ይሄ ወንበሬ ጋር ምን አልሽኝ?
ሴቨን አዎ።
ስንት ሰዓት ነው የምትወጪው?
አስር አስር አራት ሰዓት ስለገባሽ ማታ መስሎናል እኮ።
አይደለም።
በቃ እሺ፣ ደውዪ ለማንኛውም ምን ነው ታታክስ ምንም ድንበላ ነው ይኸውና ስቃል እ? በለላ
አልኩን እኮ ቅድም አንድ እንጀራ ጨርሰን አሁን ደግሞ አንድ እንጀራ ገዝተን መጣን። ለዛ ነው መሀል ላይ የጠፋ ነው።
በኢየሱስ ለነገር አልፈልባችሁ ሜክሲኮ እኮ ትንሽ ነው።
ሜክሲኮ የሱቁ እኮ ስስ ነው።
እ፣ አረው
እም፣ የሚፈለግ ነገር አይደለም።
እውነት ነው።
ኧረ እኔ እዚህ ምን ቤት ጋግሪ እንጂ ስራ አንቺ አልኩኝ?
ሱቁ እንጀራ ምንም ሊሆን አይችልም። ማን ጋር ነው የሚሄደው?
ሰው ቤት ቶቤ እ፣ አይ አልጠይቀኝም እንግዲህ
ስላለው ቅድም ይለት ደውሎልኝ ነበረ።
ነበረ እ ስላለው ይለት ነበር ምን እንዳለ አለኝ እኮ ደውላልኝ ምናምን እ።
እ፣ መቼ ዕለት ነው የደወልኩልሽ ስልክ አሁን የታየሽ አለኝ።
ያ ስራ ለምንድን ነው ግን ልጅ ጋር የምትደውለው ብላሻለች።
ግማታ ግማታም እሺ
እሱ እኮ ደውሎልኝ ነው እኔ ደውዬለት አይደለም። ምን አገላቸው እሱ ደውሎልኝ ነው እኔ ደውዬለት አይደለም። እሺ መብሪ ጋር ብትደውይ ጥርስሽ ነው የምታራግፈው። እሺ ራሴ ስስክ ለበቀኝ
እ? ሲጀመር ለምን መብሪኛ ጋር ይደውላል? ቶቤድ እኮ የሚደውለው በፌቨን በኩል ታገኘዋት ብሎ ነው።
እሱ ራሷ ማግኘት ስለሚችል ችግር የለበትም በየትኛውም ሰዓት ማግኘት እንደሚችል አውቃለሁ።
እኮ
እንደዛ የስ የሆነ ነገር አወራን እያለኝ ነበር፣ ግን እዚህ አለኝም እንዳለኝ እውነት አላስታውስም።
አላውቅም። ዛሬ ነው የምትደውይብኝ አለኝ።
እሺ ከዛ እኔ እንትን ነበርኩኝ ያው ቅዳሜ ተኝቼ ነበር አለ።
እኮ እድሜ ለኔ አይደል ይቀስታ። እሺ እ?
በማክሰኞ ቀን ስጋ አይ፣ ግን ሽሮ አስ- ሽሮ አስፈልቻት በጣም ደብሬያታለሁ። ስጋ አይደል ሁሌ የምትበላው በ- በፊት ምንድን ነበር የምትበላው?
ስጋ እና እየተናደደችብኝ ነው።
የሰው ነው
እውነትም የሰው ስጋ ነው የሚበላው። እሺ
ኧረ ውሃ ጠጣኝ።
ኧረ ውሃ ጠማኝ ትላለች።
ውሃ የለም አለቀ። እም? ዋጥም ልንሞት ነው። ምን አለፋሽ አጠጭም እና የለም አለቀ።
ከየት ነው መጣ? ከታቻ የምታመጡት?
ኧረ ዋጠማን ልንሞት ነው። እ?
ከታቻ ነው የምታመጡት? ታይላንድ
እሱን እኮ ነው የምልህ።
ጣዕሙ ራሱ እ?
ያሳያል።
አይደለም በቃ እንትን በኋላ እንጂ እንተዋለን።
ሃይላንዱ አይደል እንዴ? ግማታ ያራስ እሱ ከታቻ የምታመጡት? እሺ አውሪ ቶሎ ቶሎ።
ለምንድን ነው እንዳይቆጥርብሽ ነው?
እኔ በላ ስልኬ ሞላት ራሱ አቅም ራሱ እያጣሁ ነው
አንቺ እኮ ነው የደወልሽልኝ።
እኮ። ከዛ በኋላ በቃ አንድ ወር ስትወጪ ደውዪ አልኩሽ። ቆይ አንዴ አልሽኝ። ከዛ ደግሞ የሆነ ነገር ላውራሽ ይሆናል።
ጓደኛሽ ጋር ነው የምታወሪው። እሺ
በየት በኩል ሰፈር ይዘህ የለም በቃ ቻው እባክሽ፣ ደበርሽ ግማታ እሺ
ወይ ኧረ በስመ አብ።
ማን ነው ታምዬ